እሺ አሁንም መጡ።
ይኸውልህ እኔ ጋር ደግሞ ጠርቶ ነበረ ጥር ምናምን ብሎ ነበረ አሁን ተጋንተን ሲል። ስለዚህ የሆነ terminate ማድረግ session አለ ማለት transfer አደረኩት በኋላ terminate አላደረገም እኔ ጋር። So ልክ ተደውሎ እንዳልተገኘ ነው act እያደረገ ያለው። ዝም ብሎ እንደጋሚ እኔም ደውሎ ነገር አላገኘኝም ነበር እኮ
እ
አላገኘኝም ነበር። እኔ ኔትወርክ ነው transfer ሳደርግልህ አልመጣም።
የኔ ኔትወርክ አዛ ነው።
ያው ከዛ ጠፋ ዩአዩ ዩአዩ ጠፋ።
አብዮንም አይመጣም። ኦልሬዲ ኦፊሻል ያለም እየደወለ ነበር። እንዴት አድርጎ ደርቦ ደወለ የሚለው ነው። ትንሽ ትንሽ ትራንስፈር ምናምን በተ- ሌላ ምንድን ነው ያለው ነገር?
ትራንስፈር ቦታ አንድ የዩአይ ችግር ነበር፣ እሱ ተስተካክሏል። አሁን ትራንስፈሩ ላይ አሯ ተተነቀ ቅድም ቼክ ሳደርጋት አሁን ተስተካክላለች።
በዋትሳፕ ነው